Hello
Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ ChipChip ነበር የምደውልልዎት።
እሺ እ order አድርገው ያልመጣ item ነበሩት?
አዎ ምን ነበረ?
ድንች እሺ ድንች እርስዎ አድርገው ነው ነይ፣ ወይስ እ ነይ እ ምን አልሽኝ? ይቅርታ እርስዎ create አድርገው ነው ወይስ እኔ በጸጋ?
እኔ አይደለሁም በጸጋ ጸጋ ነው Okay አዎ ጸጋን አሁን አውርቻት ነበር እና እ
እ እርስዎ የከፈሉት የአንድ ኪሎ ነው አይደለ?
እኛ ሁላችንም ዝም ብሎ ነው ይመጣልን።
Hello ምን አሉኝ?
Hello እኛ ጥቅል ጎመንና ድንች አንዳንድ ኪሎ ዝም ብሎ ነው ይመጣልን።
Okay ስለዚህ ለሁላችንም።
ያው ተረክበዋል ማለት ነው በጸጋ እኛ ላይ የነበረውን አንድ ኪሎ እኛ አይደለንም የ group admin ናት። አምስት ኪሎ ድንች ጸጋ ነሽ።
Okay እሷ personal order ያደረገችው አዎ፣ እሱ በቃ ሌላ ማንም ብቻቸው አላደረገም።
አንድ ኪሎ order ያደረጉት ተረከቡ ማንም እኛ order አላደረግም አይደል?
አላደረግም። አዎ፣ በቃ እሺ፣ እኛ እሺ፣ አላዘዝንም check ነገር አደርጋለሁ።
እሷን የእሷን የቀረው እሺ፣ እሺ፣ እሺ፣ እሺ እናመሰግናለን።
በቃ።